እኔም ቤት ቤት ፎራ ነኝ። እባክህ ምንድነው?
withdraw ያደረኩት ነበር ሳንቲምፔ confirm እንድታደርግልኝ ነበር።
እሺ አሁን የደወልክበት ነው የቤት ቤት ቁጥር?
አዎ አዎ አዎ አዎ።
እሺ ትንሽ ጠብቀኝና check አደርግልሃለሁ። ስንት ብር ነበር ያወጣኸው?
ሀያ ሺ እሺ
እሽማ
hello ወይ ወድ- ወደዚህ ቁጥር ቴሌብር ነው አይደል የላከው?
አዎ ሰላሳ ሰባት ሀያ ሰማንያ ሀያ ስድስት አዎ ሀያ አዎ እሱን እሱን ልክ ነሽ።
አሁን balanced ነው። እሺ ገብቷል። ወደ ቴሌብር account check አድርገው።
አዎ ማድረግ ይልሃል ዛሬ እስከ ስንት ሰዓት ነው የምትሰሩት? አራት ሰዓት እስከ ማታ አራት ሰዓት አዎ ነግ ነጋ አላችሁ?
አለን። ነገም እስከ ማታ አራት ሰዓት አለን።
አሁን እኮ በጣም በደጋግሜ ነው ያገኘኋችሁ። በፊት ቶሎ ቶሎ ነበር ማገኛችሁ።
አዎ እንትን አሁን ለምሳሌ ዛሬ weekend አይደለ የተወሰነ staff ነው የሚገባው እና ደግሞ ትንሽ ቻፓ fail አድርጎ ስለነበር ስልክ በዝቷል። ለዛ ነው ነው እንዴ? በቃሽ።
አዎ፣ ለዛ ነው እሺ እንጂ አለን እስከ አራት አመሰግናለሁ።
ሰዓት።
በጣም እሺ እሺ እሺ፣ እናም እናመሰግናለን። መልካም ምሽት።
እሺ እሺ ለሁላችሁ እሺ